አንቀጽ ሐምስቱ ዮናናውያንሰ ወአዥም ወሱርያን ሶበነግሰ እስክንድር ወልደ ፊልጶስ ዮናናዊ ረሰዩ ጥንተ ዓመታት ሆሙ በቀዳሚ ዓመተ መንግስቱ በዕለተ ሰኑይ። አምስተኛው አንቀጽ ዮናናውያንና አዥም ሱርያንም የዮናናዊ የፊልጶስ ልጅ እስክንድር በነገሰ ጊዜ የዓመታቸውን መጀመሪያ በነገሰ በመጀመሪያው ዓመት ሰኞ ቀን አደረጉ። አምአሃዱ አምአሚሩ ለታስሪን ዘውእቱ አመረብኡ ለጥቅምት ታስሪን በባተ በአንደኛው ቀን ይኸውም ጥቅምት አራት ቀን ነው። በሀምሳ ምእት ወአሃዱ ምእት ሰማንያ ወክልኤቱ ዓመተ ዓለም በአምስት ሺ አንድ መቶ ሰማንያ ሁለት ዓመተ ዓለም ወኮነ ሁልቆ መዋዕለ ዓመቶሙ ሰለስቱ ምእት ስሳ ወሀምስቱ የዓመታቸው ቀኖች ቁጥርም ሶስት መቶ ስልሳ አምስት ሆነ። ወይሬስዋ ለራብዕት ዓመት ሰለስቱ ምእት ስሳ ወስድስቱ ሰለስተ ምእተ ስሳ ወስድስተ ዕለተ አራተኛይቱንም ዓመት 366 ቀን ያደርጓታል። ወይሰምይዋ ወይሰምይዋ ዓመተ ሰግር የሰግር ዓመትም ይሏታል። ወበሰለስቱ ዓመተ መንግስቱ ይቤ በዕለተ ተዛውጎ ስልጣናዊ በነገሰ በሶስተኛው ዓመትም አንድ በሚሆን በስልጣን በስልጣን በስልጣኑ ቀን እንዲህ አለ። በስልጣኔ ቀን ቀን እንዲህ አለ። ለዝንቱሰ ራብዕተ እዲሃ ለዕለት ወስክቦ ዲበ መዋዕል ይህን የቀኗን ሩብ በቀኖች ላይ ይጨምሩት አለ። ከመ ይዕቀቡ ፈቃደ ዕለታት ፈቃደ ዕለታተ ዓመት ፀሐያዊት የፀሐይን ዓመት ቀኖች ቁጥር ይጠብቁ ዘንድ ወብዙሃት ስርዓታት ብዙ ስርዓቶች አሉ። ከመ ያስተናብሩ ባቲ ያስተናብሩባት ዘንድ ወከመ ትኩን አውራሃ ቁር አውራሂሆሙ ዘዘልፍ ወሮቻቸው ዘወትር የውርጭ ወሮች የሆኑ ዘንድ ወከመሁ ካዕበ አውራሃ ሀሩር እንዲሁም የሀሩር ወሮች ወካማሁ ይታወቅ እንዲሁም የዘር ወካማሁ ይታወቅ ጊዜ ዘር ወአፍሬ ወእፀው እንዲሁም የዘር ጊዜና እንጨቶች የሚያፈሩበት የመከር ጊዜ ይታወቃል። ወቃሲመ ፍሬያት ወዘይመስሎ ለዝንቱ ፍሬ የሚለቀምበት ይህን የሚመስለውም ወይታወቅ በዝንቱ ከመኢኮነ እሙነ ሰግሮሙ አላ ልጹቅ ውእቱ እምአመት ፀሐያዊት ሰግራቸው እውነት እንዳልሆነ በዚህ ይታወቃል። ከፀሐይ ዓመት የተያያዘ ነው እንጂ ወስም አውራሂሆሙ ዝ ውእቱ የወሮቻቸውም ይህ ነው። ታስሪን ቀዳማዊ የመጀመሪያው ታስሪን ወስሙ በአዥም አክቱቡር በአዥም ስሙ አክቱቡር ወሁልቁ ሰላሳ ወአሃዱ ቁጥሩ ሰላሳ አንድ ወትእምርቱ አሃዱ ምልክቱ አንድ ነው። ታስሪን ዳግማዊ የኋለኛው ታስሪን ስሙ በአዥም ድዥኒር በአዥም ስሙ ድዥኒር ወሁልቁ ሰላሳ ቁጥሩ 30 ትዕምርቱ አርባዕቱ ምልክቱ አራት ነው። ካኑን ቀዳማዊ የመጀመሪያው ካኑን ስሙ በአዥሚ በአዥሚ ስሙ ደዥኒር ሁል ደዥኒር ሁልቁ 30 ወአሃዱ ቁጥሩ 31 ትዕምርቱ ስድስቱ ምልክቱ ስድስት ነው። ካኑን ዳሃራይ የኋለኛው ካኑን ስሙ በአዥም ንደይር በአዥም ስሙ ንያይር ሁልቁ 30 ቁጥሩ 31 ሁልቁ 30 ወአሃዱ ቁጥሩ 31 ወትዕምርቱ ክልኤቱ ምልክቱ ሁለት ነው። አሽባጥ ስሙ በደዥሚ ፍራይድ አሽባጥ በደዝሚ ስሙ ፍራይድ ሁልቁ እስራ ወሰመንቱ ቁጥሩ 28 ወራብእታ ለዕለት ለዕለት ወበራብ ዓመት እንተ ዓመተ ሰግር ይገብሩ እስራ ወተሰዓተ ዕለተ ትእምርቱ አምስቱ ቁጥሩ 28 ከሩብ የሰግር ዓመት በምትሆን በአራተኛይቱም ዓመት 29 ቀን ያደርጋሉ። ምልክቱ አምስት ነው። አዳር ስሙ በአዥም ማርስ ፍቅዱ 30 ወአሃዱ ትእምርቱ ስድስቱ አዳር በአዥም ስሙ ማርስ ቁጥሩ 31 ምልክቱ ስድስት ነው። ኔሳን ስሙ በአዥም እብሪል ሁልቁ 30 ትእምርቱ አሃዱ ኔሳን በአዥም ስሙ አብሪል እብሪል ቁጥሩ 30 ምልክቱ አንድ አያር ስሙ በአዥም ማየህ ሁልቁ 30 ወአህዱ ትእምርቱ ሰለስቱ አያር በአዥም ስሙ ማየህ ቁጥሩ 31 ምልክቱ ሶስት ነው። ሐዚራን ስሙ በአዥም ቡንያ ሁልቁ 30 ትእምርቱ ስድስቱ ተሙዝ ስሙ ይቅርታ፣ ይሄ ብቻ ነው። ሐዚራን ስሙ በአዥም ቡንያ ሁልቁ 30 ትእምርቱ ስድስቱ የሐዚራን በአዥም ስሙ ቡንያ ቁጥሩ 30 ምልክቱ ስድስት ተሙዝ ስሙ በአዥም ዩልያ ሁልቁ 30 ትእምርቱ አርባዕቱ ተሙዝ ስሙ በእዥሚ ዩልያ ቁጥሩ 30 ምልክቱ አራት ነው። አይሉል ስሙ በአዥሚ አክታትር አክታትር አይሉል በአዥሚር በአዥሚ ነው ስሙ አክታትር ጸር ሁልቁ 30 ትእምርቱ ስድስቱ ጸር ቁጥሩ 30 ምልክቱ